ሄሎ ጤና ይስጥልኝ ተላምቡላንስ እባክዎ ምን ልርዳው?
አሁን ምንድን ከኔ ብሎ ያ ብሮ ወዲያኝ እዚህ
አ- አማርኛ ወይም እንግሊዝኛ የሚችል ሰው ካለ አቅርብልኝ አባ። የምትለው ነገር እየሰማሁ አይደለም።
ቦቼ ከምሉ ውስጥ ያለው ይሄዳል እንዴ የምታወራውን እየሰማሁ አይደለም። የምታወራውን ቋንቋ መናገር አልችልም፣ መስማትም አልችልም።
በትኩም ምለው ዙረ ምትችሉ አንድ ምስልበት አምቡላንስ ፈልገ ነው አምቡላንስ
አብላ እ እ
አክምኑ ልዙ አሽሉ ምንጋ
አማርኛ የሚችል ሰው አካባቢ ላይ የለም።
ግግዮ አድርሶ በመቀት ይሉ አዝሎ ምን ሄሎ
ወን ቆይ አይ
የምታወራውን እየሰማሁ አይደለም። ለዛ ነው አማርኛ ወይም እንግሊዝኛ የሚችል ሰው ካለ አቅርብልኝ እና
አይሁን ኮሚኒኬት እንደራረግ አይሻልም?
አውዝ ግልግል ሀውን ኢማን እንዲሁ
ይኸውልህ አንተ የምትለውን አልሰማም። አማሪክ አትችልም።
አዎ
እንግሊዝስ እንግሊዝ እንግሊዝኛ አትችልም።
እህ እህ ትችላለህ?
አዎ ካን ስፒክ እንግሊሽ ዜር ኢዝ አን አምቡላንስ ሰርቪስ ካምፓኒ ዋት ካን አይ ሄልፕ ዩ
ዙያን ይሁን እንዴ